ጤና ይስጥልኝ ቢጂአይ ኢትዮጵያ አደነኝ እባክዎ ምን ልርዳው?
እንትን draft machine ጥገና ለማሳወቅ ነበር።
እሺ ተመዝግቦ ነበር ከዚህ በፊት ወይስ አሁን ለማስመዝገብ ነው?
አዎ ተመዝግቦ ነበረ፣ ግን ጠዋት መጥቶልኝ አለ። እኔ promoter ኡ ነኝ።
እሺ
እ፣ ተመዝግቦልኝ እሰራልሃለሁ ብሎ አልመለሰለትም።
እሺ ሳይሰራው ሄደ።
አዎ አልሰራውም እና እሺ እመጣለሁ ብሎ ቁጥራቸውን ስልክም ይነግረኝ አላነሳም።
ምናልባት እ?
ማግኘት ይችላል። ስልክ ቁጥራቸውን የደንበኛችንን
የደንበኛ ዜሮ ዘጠኝ የደወለ የደ- በደወለልኝ ስልክ ልንገርሽ ዜሮ ዘጠኝ እሺ።
ስልሳ ሶስት ስልሳ ሶስት ዜሮ ስምንት ዜሮ ስምንት ሰባ ሶስት ስልሳ አንድ ሰባ ሶስት ስልሳ አንድ አዎ።
እሺ ይህ የማናጀሩ ስልክ ነው።
እሺ እ፣ ምንድን ነው የሚባለው ቤቱ?
ለእንትን ግንባሩ
ማለት?
ዘግንባሩ ዘግንባሩ ነው የሚባለው።
ለግንባሩ አ- አዎ እ።
እሺ እሺ ተላልፎላቸዋል። ምናልባት እ፣ ደግሜ ያስተላልፍላቸውና ይመጣሉ።
ደስ ይል ድጋሚ ወይ ቆም ራስ በኋላ- አካባቢ ነው።
አ ወይራ ሰፈር አካባቢ በሀበሻ ማሽን ነው እየቀዳ ያለው እና እሺ
እሱ ሙዚካል ስላልሆነ
እሺ ዋት- መልሼ አስተላልፍላቸዋለሁ ለሚመለከተው ክፍል።
እሺ ናት እሺ አመሰግናለሁ።
ሌላ ምረዳት ነገር አለ?
ምንም የለም አመሰግናለሁ።
እሺ ስለደወልን ነው አመሰግናለን። አገልግሎት ላይ ያሉትን አስተያየት ከሚሰሙብን ጽሑፍ አስቀምጡ። መልካም ቀን።
እሺ